hello አቤት እንዴት ዋልሽ?
እግዚአብሔር ይመስገን ሰላም።
እ፣ እንትኑን ለመታደም ነበረ ኮሜዲውን እና እሺ እንደርሳለን እንዴ? ኖ እ፣ አሁን ተጀምሯል ሰዓት ይጀምራል።
ይጀምራል። አሁን እንታይ ነው የሚጀምረው?
አዎ
እ እ አዎ አዎ ይጀምራል።
ስለዚህ አንደርስማ ቦሌ ነው ያለነው። ትናንትና በሶስት ሰዓት ጀምሮ ነበር።
እህ ያው እ?
ትንሽ ዘግይታችሁ ልትደርሱ ትችላላችሁ። ማለት ከጀመረ በኋላ መግባት ይቻላል በመጣችሁ አዎ፣ ግን ብዙ ሰው አለ ማለት ኢትዮጵያ ምናምን እንዳልገባ ብዬ ዘረሰ አዎ ግን ያው እንደ መንገዱ ሁኔታ የምትደርሱበት time ይወስነዋል።
ግን አሁን ሰው አለ፣ በጣም እህ እህ።
ሰው አለ። አሁን
አዎ አዎ ሰው እየገባ ነው።
ሞልቷል ማለት ሞልቷል፣ ቦታ አለ።
አለ አለ መግባ መምጣት ይባላል።
አሁን አሁን መምጣት ትችላላችሁ አለ አንድ ሀያ ደቂቃ ብንቆይ ችግር የለም።
እ፣ ብዬ አስባለሁኝ። እንግዲህ እሺ እሺ እናመሰግናለን።